አበሻናት ቆንጆ ልጅ የማትሰለች አፈቀርኳት ተወደደች ተወደደች አበሻናት ቆንጆ ልጅ የማትሰለች አፈቀርኳት ተወደደች ተወደደች ኦሮሞናት የኔ ሸጋ አንዲያዋይ የኔ ሸጋ የምንጀር ልጅ ደስ የምትል የእሷ አገር ነው ጤፍ የሚያበቅ አማልዱኝ አማልዱኝ ምናልባት ብትብል መቀሌ ነው ሀገሯ ደስ የሚል ነው ቁምና የሶዶ ልጅ የሰባት ቤት የጉራጌ ክትፎ ቤት የወሎ ልጅ የደሴዋ ነጫውችኛ ናሟ አበሻናት ቆንጆ ልጅ የማትሰለች አፈቀርኳት ተወደደች ተወደደች አበሻናት ቆንጆ ልጅ የማትሰለች አፈቀርኳት ተወደደች ተወደደች ጎጃሜ ነች አሉኝ። እንዴት ልቁን አበሉኝ። እባካችሁ አማሉኝ፣ እባካችሁ አማሉኝ። የጎንደር ልጅ ተግደርዳሪ ባክሽ አውሪኝ ተያብኩ አደሬናት የድሬ ልጅ ያለማያ የሂርና ልጅ የናዝሬናት ያሰላዋ የሲዳሞ የቁንጆ የጅማ ልጅ የጊቤዋ እንጫወት አይናማው የሸዋ ልጅ የአዲስ አበባ ልከተልሽ ሎሌ ባባ አበሻናት ቆንጆ ልጅ የማትሰለች አፈቀርኳት ተወደደች ተወደደች አበሻናት ቆንጆ ልጅ የማትሰለች አፈቀርኳት ተወደደች ተወደደች ኦሮሞ ናት የኔ ሸጋ አንዲያዋይ የኔ ሸጋ የምንጀር ልጅ ደስ የምትል የእሷ አገር ነው ጤፍ የሚያበቅ አማልዱኝ አማልዱኝ ምናልባት ብትብል መቀሌ ነው ሀገሯ ደስ የሚል ነው ቁምና የሶዶ ልጅ የሰባት ቤት የጉራጌ ክትፎ ቤት የወሎ ልጅ የደሴዋ ነጫውችኛ ናሟ ጎጃሜ ነች አሉኝ እንዴት ልቁን አበድኩኝ እባካችሁ አማሉኝ እባካችሁ አማሉኝ የጎንደር ልጅ ተግደርዳሪ ባክሽ አውሪኝ ተያብኩኝ አደሬናት የድሬ ልጅ ያለማያ የሂርና ልጅ የናዝሬናት ያሰላዋ የሲዳሞ የቆንጆ የጅማ ልጅ የጊቤዋ እንጫወት አይናማዋ የሸዋ ልጅ የአዲስ አበባ ልከተልሽ ወዴ ባባ